አኖርሽኝ እንደናት መጨረሻዬን ጀመርሽው በፍቅር ሕይወት የለወትሽው አሁን አቅም አለኝ ባለም ላይ በፍቅር አረግሽኝ የበላይ እንደ ራስ ጉዳይ ቆጥረሻት ነፍሴን በሕይወትሽ አደስሻት መስጠቱን ያውቅበታል ውዴ ያለው አይቀር መባሉን አልሰማሽም እንዴ ለነፍስና ለነፍስሽ ይዞልን ቀጠሮ አሁ አረፈልሽ ባንቺ ላይ የኔ ምግብ ዞሮ ላሁኔ ላሁኔ ነሽናሁኔ የላክሽ ወደ እኔ ነሽናሁኔ ሰጥቶሻል ለጎኔ ነሽናሁኔ ለሕይወት ዘመኔ ነሽናሁኔ ቋሚ ነሽ ኗሪ ነሽ ነሽናሁኔ ኗሪ ነሽ ቋሚ ነሽ ነሽናሁኔ ትዘልቂያለሽ ከኔ ነሽናሁኔ የዘላለም ሆነሽ ነሽናሁኔ ነሽናሁኔ ነሽናሁኔ ነሽናሁኔ ነሽናሁኔ
ሕይወትሽ ሕይወቴ ነፍሴ ናት ስለምታስጊልኝ እንደ እናት መጨረሻዬን ጀመርሽው በፍቅር ሕይወቴ ለወጥሽው አሁን አቅም አለኝ ባለም ላይ በፍቅር አረግሽኝ የበላይ እንደ ራስ ጉዳይ ቆጥረሻት ነፍሴን በሕይወትሽ አደስሻት እንዳይመስልሽ በድንገት ያገናኘን ውዴ ሲፈጥረኝም ካንቺው ነው የህይወት መንገድ ለነፍስና ለነፍስሽ ይዞልን ቀጠሮ አሁ ባለው ሰዓት አመጣሽው ቀኔን ቆጥሮ ላውኔ ላውኔ ነሽናሁኔ የላከሽ ወደ እኔ ነሽናሁኔ ሰጥቶሻል ለጎኔ ነሽናሁኔ ለሕይወት ዘመኔ ነሽናሁኔ ቋሚ ነሽ ኗሪ ነሽ ነሽናሁኔ ኗሪ ነሽ ቋሚ ነሽ ነሽናሁኔ ትዘልቂያለሽ ከኔ ነሽናሁኔ የዘላለም ሆነሽ ነሽናሁኔ